ሀሎ ሰላም። ቢራ አጥቼ ነበረ እናትዬ። ትናንትና ቅሬታ አቅርቤ ነበረ እና መልስ እንሰጥሃለን ምናምን ብለውኝ ነበር። አዎ ID ቁጥር ሁሉ ሰጥቼ ነበር። እ? አዎ አይዲ ቁጥር አዎ።
ምን ቢራ ነው ያለው? ዘገለች
እ፣ ጊዮርጊስ ካስተል ስንቅ የዚህ ከአስር ስንቅ አዎ።
እሺ፣ ደንበኞችን ቢጃ ሄዶ ስላለ ይንገሩኝ።
እ፣ ሀሎ
ይሰማኛል። ደንበኛችን ቢጃ ሄዶትን አንዴ ነግሩና
ሀሎ አይሰማም። ይደውል አሁን የሰማሁት ደንበኛችን